ሰላም ጤና ይስጥልኝ። ቺፕቺፕ Hello hello፣ Hello፣ አይሰማም?
እኔም complain ላቀርብ ነው።
እሺ፣ ምን ነበር?
ምንድ ዛሬ ቲማቲም እና ሽንኩርት መጥቶልኝ ነበር።
እሺ፣ ሽንኩርቱም ገለባ ብቻ፣ ቲማቲሙም የሆነ በቃ ጥቋቁር ብቻ ነው። ያውም የሬስቶራንቱ ቲማቲም ነው።
ገለባ ገለባ ሆነ።
ሽንኩርቱ ገለባ ብቻ ነው ውስጥ ያለው።
እስኪ ይቅርታ፣ driver ኦቹ ሄደዋል አሁን?
አሁንማ ተቀብዬ ነው ቤት ሳራግፍ ነው ያየሁት እኮ ቤቶች።
Okay፣ ሄደዋል እነሱ።
አዎ፣
እስኪ ፎቶ አንስተው ይልኩልኛል።
እሺ ነገ ተቀይሮ እንዲመጣለው በምን ነው የምልክልሽ ፎቶ እ ስልክ ቁጥር ልንገሮት፣
እሺ ዜሮ ዘጠኝ አርባ አራት እሺ አስራ አንድ ዜሮ ስድስት ዜሮ አራት
ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት አዎ እስኪ ፎቶ አንስተው ይላኩልኝና እ ነ- ነገ ተቀይሮ እንዲመጣለው ምን ታረጋለሁ።
ይቀይራል? እኔማ ሩቅ ቦታ ስለሆነ ቢሮ ነው የሚመጣልኝ፣ ማመላለስ አልችልም። አሁን እንዴት ነው እንትናችሁ አስተካክሉ።
ቤት ሄደው ነው የፈቱት?
አዎ
Okay
እና አስተካክሉ። እንደገና ደግሞ ዛሬ አዝዣለሁ እንትን ለነገ የአርባ ዘጠኝ ብሩ የሬስቶራንቱን ሽንኩርት ደህና አድርጎ ያምጡልኝ።
በቃ እሺ፣ እሺ እሱን ቆንጆውን እንዲያመጡ አደርጋቸዋለሁ።
አዎ፣ አሁን ዜሮ ዘጠኝ ለሌላ አርባ አራት ለሌላ ጊዜዎት ግን እ፣ እዛው ቢሮ እያሉ እ፣ ፈተው እዛው ማየት።
ይዩት። አዎ እ፣ እ።
ለመሰለውት አሁን እኛ እ፣ ነገ ተቀይሮ እንዲያመ- እንዲያመጡልዎት አረግ ነበር። ከዛ እሱን መልሰው እንዲሰጧቸው ማለት ነው። ግን already አሁን ልፋት ነው የሚሆንበት ደግሞ እንደገና እንደገና ወደ ቢሮ።
ጥቋቁር ብቻ ነው እንትን ያውም የሬስቶራንት ቲማቲም ነው።
አዎ ለሌላ ጊዜዎት እዛው ቢሮ ይሁኑና ከዛ ይደውሉልን፣ ተቀይሮ እንዲያመጡ እንዲያመጡ እናደርጋለን። እዛው ቢሮ እንዲያድር ያደርጉታል ማለት ነው።
አሁን ግን ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ዜሮ ስድስት ስድስት ዜሮ ዜሮ አራት አዎ እሺ፣ እሺ።
እሺ።
እሺ ነው የሚለው። አመሰግናለሁ።